ሄሎ ጤና ይስጥልን።
ጤና ይስጥልኝ። እንትን ዶክተር ነው ይሄ የምረዳዎት።
የዚህ የ stand-up comedy ትኬት እዛ እንትን የሚሸጠው እስከ ስንት ሰዓት ይቆያል?
እ፣ የት እዛ ቦታው ላይ የሚሸጠው ነው?
ኢንተርኮንቲኔንታል ኢንተርኮንቲኔንታል እ እ፣ ልክ እስከ ዘጠኝ ሰዓት ተኩል ድረስ አለን።
ውይ እስከ ዘጠኝ ተኩል ብቻ አዎ ከቀኑ እ፣ የ- በቀን ለመግዛት ከሆነ አለን እስከ ምሽት። የዕለት ዕለት ያሉ ይመስለኝ ነው no no no no no አይደለም። አሁን አለን ዛሬ እስከ ስንት ሰዓት ይቆያል?
እ፣ አለን እስከ ማታ። ግን link ልላክሎትና እዛ ሜዳ ይጠበቅቦት
ኧረ እንትን አዎ።
የለኝም። ምንድን ነው ይሄ የባ- የ mobile banking ምናምን ነገር የለኝም።
okay cash እንትን ለማለት ፈልገው ነው።
cash ለመክፈል ፈልጌ ነው እ እ፣ እስከ አስራ ሁለት ምናምን የሚኖሩ ይመስለኛል አለን።
እስከ አስራ ሁለት ይኖራሉ።
አዎ በቃ ጥሩ። እሺ እሺ።
ችግር የለም። ከሌሉም ይደውሉልን።
እሺ፣ እደውልልሻለሁ መልሼ። thank you።
እሺ እናቴ።